ሰላም ጤና ይስጥልን ቺፕቺፕ እባክዎ ምን ልርዳዎ?
አፕሊኬሽኑን አውርጄ ነበር ግን ስልክ ቁጥሬ ስሜን ሞልቼ እምቢ አለኝ መክፈት።
ምን ላይ ነው እምቢ ያሉት?
ቺፕቺፕ app app ኡን አወረድኩኝ።
እሺ የሚሞላ አለ አ?
አዎ ስልክ እሺ ቁጥር ስሜን እሺ።
ሞል ግን አይ የሆነ ኮድ ይልክልኛል እሱን ሞልቼ ሰከንድም ቆጥሮ አይከፍትልኝም።
OK ኮዱንም ሞልተውት ነበረ?
አዎ
ድጋሚ ሞልተውም ሞክረውታል።
አዎ አዎ
ቴሌግራም ላይ screenshot ይልቁል- ይልኩልናል። ቁጥር ልንገርሎት እሺ
ልንገሩት የያዙ እሺ
ዜሮ ዘጠኝ አርባ አራት አስራ አንድ አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት አዎ በዚህ ቴሌግራም ላይ screenshot አድርገው ይላኩልን እንዲስተካከልሎት።
እሺ እሺ እሺ እሺ